ነፋስ ወያልሞት ሰው ወያልከስ እንደ ካስ አይነገር አይወራ ኢየሱስ ወዶ የገባ ሰው ከባህር ከቡካው ዋኝቶ ይውጣት እንጂ ሌላ ማን ሊረዳው? የተፈጥሮ ቅርጿ ስቦኝ ዘፍቄያለሁ። የውቅያኖስ አሳ ምርኮኛ ሆኛለሁ። ሞገደኛው የኃይለኛው ፍቅሯ ሸብቦ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ያስቀረኝ አስቦ ሷነሷ ሁለት እጇን ይዛችው ጠይቋት ዋናተኛ ጠዳቂ ሰው ከሆንሽ አውጪው በሏት። ሰብሰብ ማዕበል ፍቅሯ ሰብሰብ ወስዶ ሲያንሳፍፍ ሰብሰብ ማዕበል ፍቅሯ ሰብሰብ የሚያክለፈልፍ ሰብሰብ ማዕበል ፍቅሯ ሰብሰብ አይት ያስለፈልፍ ሰብሰብ ማዕበል ፍቅሯ ሰብሰብ እንዳውሎ ንፋስ የሚወረወር የልብ አድርሶ ከአይን የሚሰወር መቼ ያስታውቃል ፋታም አይሰጥም እያሳሳቀ ወስዶ ሲያሰጥም እንደ ማዕበል የባህር ሞገድ ፍቅሯ ማርወድወድ ማስጨነቅ ሲወዳ ሆይ ማዕበል ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወያልቦት ሰው ወያልከሰን ደካስ አይን ነገር አይወራ ኢየሱስ ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወያልቦት ሰው ወያልከሰን ደካስ አይን ነገር አይወራ ኢየሱስ የዓይኖቿ ብርሃን ፀሐይ የመሰለ ማቃጠል ጀምሯል ወንድ የነጠለ በጥቅሻ ቋንቋ ታተራምሳለች በዓይኖቿ መናገር ቅኔ ጀምራለች አይበገር አይሸነፍ ፍቅሯ ያደርግ የለ አይኔ የኔስ ነገር የኔስ ጉዳይ ለታምር ታደለ ልቤ የዋለለ ማዕበል ነው ብሽንፍር ነው ንፋስ አዘል ሞገድ ሀያል ፍቅሯ ያሸንፋል ይጥላል ከወጥማ ሰብሰብ ማዕበል ፍቅሯ ሰብሰብ ወስዶ ሲያንሳፈፍ ሰብሰብ ማዕበል ፍቅሯ ሰብሰብ የሚያክነፈንፍ ሰብሰብ ማዕበል ፍቅሯ ሰብሰብ አይ ሲያስለፈንፍ ሰብሰብ ማዕበል ፍቅሯ ሰብሰብ እንዳውሎ ንፋስ የሚወረወር የልብ አድርሶ ከአይን የሚሰወር መቼ ያስታውቃል ፋታም አይሰጥም እያሳሳቀ ወስዶ ሲያሰጥም እንደ ማዕበል የባህር ሞገድ ፍቅሯ ማርበድበድ ማስጨነቅ ሲወዳ ሆይ ማዕበል ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወያልቦት ሰው ወያልከሰን ደካስ አይን ነገር አይወራ ኢየሱስ ማዕበል ነው ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወያልቦት ሰው ወያልከሰን ደካስ አይን ነገር አይወራ ኢየሱስ ወዶ የገባ ሰው ከባህር ከቡካው ዋኝቶ ይውጣት እንጂ ሌላ ማን ይረዳው? የተፈጥሮ ቅርጿ ስቦኝ ዘፍቄያለሁ። የውቅያኖስ አሳ ምርኮኛ ሆኛለሁ። ሞገደኛው የኃይለኛው ፍቅሯ ሸብቦ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ ሷነሷ ሁለት እጇን ይዛችው ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪው በሏት። ሰብሰብ ማዕበል ፍቅሯ ሰብሰብ ወስዶ ሲያንሳፍፍ ሰብሰብ ፍቅሯ ሰብሰብ የሚያክለፈለፍ ሰብሰብ ማዕበል ፍቅሯ ሰብሰብ አይ ሲያስለፈልፍ ሰብሰብ ማዕበል ፍቅሯ ሰብሰብ ወስዶ ሲያንሳፈፍ ሰብሰብ ማዕበል ፍቅሯ ሰብሰብ የሚያክለፈለፍ ሰብሰብ ማዕበል ፍቅሯ ሰብሰብ ጀደ